ጤና ይስጥልኝ።
hello ከአሪፍ ፔ ነበር ምደውልሎት አሁን ተቋረጠቦት።
እ ከአሪፍ ፔ ነበር ምደውልሎት አሁን ተቋረጠቦት። ስልክ ቁጥር ልንገሩትና ከዛ ካስላኩ በኋላ ለእኛ screenshot ኡን ይልኩልናል።
እሺ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዘጠኝ ሁለት
አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት አዎ
ዜሮ አንድ
አዎ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ
ሀምሳ አምስት እዚህ ላይ ቴሌግራም